እንዴት ነህ? ምንም እንቅልፍ ጥሩ የእንቅልፍ እጥረት
ሄሎ ሄሎ አሪፍ ቺክን ነው አዎ ከቢሊ በነበረ የምደውለው እሺ በኦርደር ሰማንያ ሳዘን ሶስት ነበር ሰማንያ አዎ ሌግ ሳዘን ሰማንያ ሰማንያ ሶስት ሰማንያ አምስት ስምንት አይደለ chicken leg with rice አዎ
okay ምን ያህል ይቆያል
እየተሰራ ነው እንግዲህ አስገና በጣም ጊዜ ስለሆነ
እሺ፣ ይሰራል ይደርሳል እሺ